ጤና ይስጥልኝ። አርስቤ ረዲት ባኩ ምህርቱ
ተደውሎልኝ ነበር።
እሺ ደንበኛችን ስሙትን ይንገሩኝ።
ምን ተስኖት ካሳ
እሺ ደንበኛችን ከዚህ በፊት የዲፖዚት ችግር አመልክተው ነበር።
አዎ፣ አመልክቼ ነበር።
እሺ ስክሪንሾት አላኩልንም እና አስክሬንቱን መላክ አልችልም። ትንሽ እየሰጡ ስለሆነ የምጠቀመው እሺ እሺ ከስልኩ ላይ እንደ ፎቶ አንስተው መላክ ይችላሉ።
ባይ ትንሽ የስልክ ነው ያዝኩት። statement ም አታወጣልኝ። ምናልባት ወደ ትልቅ ስልክ ወደ ቴሌብር አድርጌው ምናልባት screenshot ኡን ካላወጣው እሺ
እ እንትን ማለት አልችልም። ትንሽ button ስልክ ነው ያዝኩት። እኔ ያው ለጊዜው ስልክ ስለተበላሸ እሺ ደ- ደንበኛችን ምናልባት የ transaction ID ውን ማግኘት ከቻሉ ቢነግሩኝ።
OK፣ እሺ ወይ አይቼ መልሼ ልደውል።
እሺ ይቻላል ደንበኛችን። መልካም ቀን ይሁንልዎት።